ጤና ይስጥልን። ቢዛ ኢትዮጵያ በስራሮል ነኝ። እባክዎ ምንድነው?
ጤና ይስጥልኝ። ቤት ነው ይመስገን። ምንድነው?
ኦክስጅን አስቸገረኝ ብዬ አሁን ከአንድ ሰዓት በፊት ደውዬ ነበረ። ከአንድ ሰዓት ከምናምን በፊት ሁለት ሰዓት ኦልሬዲ
አስመዝግበው ነበር?
አዎ አሁን በደወሉበት ስልክ ነበር ያስመዘገቡት?
አዎ።
እሺ፣ ትንሽ ጠብቆኝ።
እሺ እኔ መ-
የትና የት ካሳው?
አዎ
እሺ፣ ደንበኛችን እስካሁን አልመጡሎትም?
አልመጡልኝም።
እሺ፣ ደንበኛችን እስካሁን ካልመጡሎት ያው ምናልባት የትራፊክ መጨናነቅም ሊሆን ስለሚችል እሺ ደግሜ እንዳልመጣሉት አድርጌ መዝግቤ ያስተላለፍልዎታለሁ።
እሺ፣ እኔ መለስ አመሰግናለሁ። መልካም ጊዜ ይሆንልሽ።
እሺ፣ ሌላ ምረዳዎት ነገር አለ?
ምንም የለም።
እሺ፣ አመሰግናለሁ።
ስለደወሉ እናመሰግናለን። አገልግሎት ያሉትን ሀሳብና አስተያየት ከሚሰሙ ድምፅ በኋላ ያስቀምጡልን።
እሺ እኔ መለስ አመሰግናለሁ።